ጤና ይስጥልኝ አርፌ ረዲት ነው ባኮ ምልርቶ
ቤቲንግ ከቦክስ ቤት ላይ ክፍያ ፈጽሜ ነበር እሺ
እና ወደ አካውንት አልገባም፣ ወደ ቴሌብር አልገባም።
አሁን የሞከሩት ደንበኛችን ትናንትና ማታ ነው። ቴሌግራም ላይ ፎቶ ተላኩ ላይ ነበረ
ልከውልናል ልከውልናል።
ልከውልናል